ሄሎ ሄሎ መረስ አቤት እንዴት ዋልክ?
ሰላም ዋልሽ?
እግዚአብሔር ይመስገን እንዴት ነህ?
ደህና ነሽ? ገነት ነሽ?
አዎ ገነት ነኝ። እንዴት ዛሬ ነህ?
አንቺ ጋር ልኬ ነበር እኮ ደብዳቤ ደርሶሻል?
አይ ማንም የመጣ የለም።
ወይኔ ስብሰባ ነው ምንድን ነው ብሎ ባለቤቴ እኮ አዎ።
ተመልሳ ነው የሄደችው።
ኡ አስቀምጣ ወይ አታስጠራኝም ነበር እንዴ ስልኬን አትደውልልኝም?
ምን ቆይ አንዴ ቆይ አንዴ ጠብቀኝ።
እንትን ቆይ ስልክ ላውራ።
ብርሃኑ ቆይ ነው።
አንዴ ጠብቀኝ። አንዴ እሺ።
ጠብቀኝ። ሄሎ ሄሎ ሄሎ
ሄሎ ሄሎ ሄሎ አቤት መርጋ አንዴ ጠብቀኝ።
ሄሎ እሺ አንዴ እሺ ጠብቀኝ። አትዘው ስልኩ።
እሺ እሺ።
hello አቤት ይሁን። አዎ አለ አለ። ኧረ የለም ፎይል ከነቃው ልላከውን ፌስታል ላይ አድርጌ አዎ ፌስታል ላይ ላድርግና እኮ ፌስታል ላይ ከነቃው ይሁን እ ቢሮ ላድርግ ከነቃው ጣባ ነው። hello መርጋ
ይህ ገንዬ አቤት እንዴት ነህ?
አ- አሁን ተሻለ ሆይ? እኔ እኮ አሁን ስገባ ነው ሰኞ ዕለት የነገሩኝ።
አዎ፣ አለው እንግዲህ ነምስ እንዴት ነው ግን?
ነምስ ወጥቻለሁ በነምስ አይኔንማ አጠ- አጠፉ ምን ታደርጋለሽ?
እንኳን እግዚአብሔር አተረፈ።
አዎ አይኔን እግዚአብሔር አጥፍቶ አውጥቼ ነው።
ነበረ። ምን ታደርጋለሽ? ፍርጃ ነው ፈረደብኝ።
አዎ ፍርጃ ነው ፍርጃ ቤት አይውልም ይባላል እኮ።
አዎ አዎ አጋጣሚ ነው። እንደው ተነጋግራችሁ ነበር እንዴ?
ምንም ንግግር የለንም። የሆነ ትንሽ ንግግር ነበረን። በቃ በዛኛ እኔ አሁን ተነስቼ ልሄ- ሲሄድ መንገድ ላይ ያዙኝ። በቃ እኔ በሰው መሀል አሾልኮ መታኝ። በቃ ወዲያውኑ በእጁ ነው ደም የመታ በደም እ?
በእጁ Transfer.
ነው የመታ
I am sorry, but that's not a valid extension.